ሄሎ ወይ ምስክርዬ፣ ወይ ወይ እንዴት ነሽ?
ሰሩልሽ? የሆነ ነገር ይሰሩላታል ሲሉኝ ነበር እነ መሲ እኮ በቀን ትላንት።
አይ አልሰሩም፣ ቆይ እንጠራሻለን አሉ።
እውነት ገና ይቆያል?
አዎ ምንድን ነው የቅድሙማ እኮ እንትን ነው እኮ ላብራቶሪ ነው።
እ ላ- የ- ሌላ ስሜ ከመብላት ሁለት ሰዓት በፊት የምንለካው ነው።
እ ኧረ እሱ ሌላ ተለካው።
አይ ሌላ ወረ ሌላ እንትን ደግሞ አውቶስካን አለው እ ከሰዓት ቆይ እንጠራቸዋለን ብለውን የተወሰኑ ሰዎች እየጠበቅን ነው።
እየጠበቃችሁ ነው?
አዎ አዩ ምን ምን አሉሽ ዛሬ?
ወረፋ ዛ- ብዙ ሰው አለ አሉ።
እ ዛሬ ስኳሩ እንዴት ነው?
እቺ ከቁርስ በኋላ ያለችውም ጨምረው ነገር ነው ያፍ እንትን ያላቸው። ሌላው ይጨምራል።
ጥሩ ነው ተኝተሽ ጥሩ ስለምታድሪ ነው እርፍ ካልሆነ ሲል ይሆን ትወጣለች እያሉ ነው።
እርፍ ስለምትይ ይሆን ሌሊት እንቅልፍ ይወስድሻል?
እ ይወስደኛል እልም ብዬ ነው የምተኛው።
እውነት እ እውነት እሱ ይሆን እ እንትን አይደለም እ እንትኑን ጨመሩ ግን አመጋገብ ነው እንዳይሉ አመጋገቤን ስነግራቸው እሱ ችግር የለውም አሉ።
እ ጥሩ ነው ነው ያሉት። እንግዲህ የሰይጣን በሽታ አይደል አውቆ ከፍ ዝቅ የሰይጣን እያሉ ነው።
መስማ የሰይጣን በሽታን አይ አይዞሽ አዎ
አይዞሽ በቃ አይ እንዴት ሆንሽ ብዬ ነው ይሰሩላታል ደህና ያሉኝ ይሰሩላት ይሆን ቆንጆ ብዬ ነው ደግሞ ጣፍጦኝ በላ ወይ ዝም ብሎ ውሸት እኮ ነው ማርያም ደስ ብሎኝ እ ውሸት ነው ወይ ደስ ዝም ብሎኝ ብሎ እ ደስ ብሎኝ በላሁት።
እ አይ በቃ አይ ችግር የለም እሱ አዎ፣ ሰሩልሽ ሆነ ብዬ ነው ያኛውን እዚህ ሰሩላታል ስላለች መሲ ትላንትና
እ ሆነ ብዬ ነው
አይ አሪፍ ነው።
በቃ ይሁን እሺ የከሰዓቱን እነግርሻለሁ፣ እደውላለሁ።
እሺ እሺ እሺ ወይኔ እሺ እሺ ቻው እሺ